አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ የግንባሯ ጸዳል አምሳለ ጀንበር አይኗ ጋታ ከፍቶ ጀግና የሚያባርር ጀግና የሚያባርር በጥርሷ ውጋግን ብርሃን ተመርታ በመሃል አራዳ ቀረ ተንከራታ ቀረች ተንከራታ ሞግደ መጋገር የትዳሬ ጓዳ መጣልም እያልኩኝ እኔ ስሰናዳ እኔ ስሰናዳ በናቤ ሰፈር በናቅልት በረንዳ እንደ ገበታ ገረፉ ያራዳ ገረፉ ያራዳ
አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ አድራን ወረዳ አድራን ወረዳ አድራን ወረዳ አድራን ወረዳ የኔ መለሎ የኔ ጽጌረዳ አድራን ወረዳ ጎረቤት ባስጠይቅ በኔዋ ቤዙብኝ ሰፈሩን ባስጠይቅ በኔው ቀለዱብኝ በኔው ቀለዱብኝ መንገድ ላይ ባስጠይቅ ተዘባበቱብኝ አቅጣጫ የሌላት ንፋስ ሆነችብኝ ንፋስ ሆነችብኝ እንዲህ ያለ ነገር የፈጣሪ ቁጣ በኔ ላይ ብቻ እንጂ በሌላው መች መጣ በሌላው መች መጣ ከሳሽና አጋሽ ምንም አልተለየ ካራዳ ነበልባል ከፍ ሙካታየ ከፍ ሙካታየ
አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ በፍቅር አደባባይ ከጉብሎች ሰፈር ጎንበስ ቀና ስትል ቀረች ስትዳፈር ቀረች ስትዳፈር ከደርባቦች ሰፈር ለምኔ ለምኔ ከአራዳ ትምጣልኝ ሸጋ ሸሞንሟኔ ሸጋ ሸሞንሟኔ የሚያስፈነድቀኝ ወጣ ገባ ያለ ሰርቶ የሚያሰራኝ የአራዳ ልጅ አለ የአራዳ ልጅ አለ የልቤ ሳሎኑ ስጋጃ ምንጣፌ የአራዳ መለሎ ይብዛልኝ ቀልጣፌ ይብዛልኝ ቀልጣፌ
አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ ከአራዳው ላይ ቀረች ካውላላ ሜዳው የኔ ልብ አንድዳ አመድ አድርጋው አመድ አድርጋው የአራዳው ነበልባል መንታ ነው ምላሱ ደርባባን የነካት አይማርም ነፍሱን አይማርም ነፍሱ አብሽርና አለኝና ልወዝ መታቅፌ ዛሬስ መሞቴ ነው አንተ ልጅ ናፍቄ አንተ ልጅ ናፍቄ ልጅ ያራዳ ገብራዳ ዘመዶቼ ትቼ ልኑር ካንተ ጋራ ልኑር ካንተ ጋራ
አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌ ረዳና አደረች አራዳ አድራ ላረዳ አድራ ላረዳ አድራ ላረዳ አድራ ላረዳ የኔ ውብ መለሎ የኔ ጽጌረዳ አድራ ላረዳ አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌ ረዳና አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌ ረዳና አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች